ሄሎ ሰላም ጤና ይስጥልን ቤተሰቤት
ሳንቲም ብር አስገብቼ እስክልስ አልገባልኝም እና ስንት ብር ነው?
ሁለት ሺህ
መቼ ነው?
ቅዳሜ ዊዝድሮ ቅዳሜ?
ዊዝድሮ አድርጌ እሱ አልገባልኝም።
ስንት- እናንተ ላይ ባላንስ እኛ ላይ ባላንስር ነው የሚለው።
አዎ እሺ አንዴ ስልክህን ንገረኝ።
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ስልሳ ዘጠኝ
ስልሳ ዘጠኝ ዜሮ ሁለት ዜሮ ሁለት ስልሳ ስድስት ስልሳ ስድስት ቅዳሜ ቀን ሁለት ሺህ አዎ
እሺ እሺ አንዴ በ list አድርገን እየላክንላቸው ስለሆነ ትንሽ ታገሰን። እሺ አባቴ እሺ ስልክ ይዘሽዋል በትክክል አዎ ያው ዜሮ ዘጠኝ ስልሳ ስልሳ ዘጠኝ ዜሮ ሁለት ስልሳ ስድስት በሰላሳ ሁለት ሺህ ብር አዎ ሳንቲም እሺ።
ቤ- በሳ- በሳ- በሳንቲም ቤ- አዎ እስክልስ አልገባልኝም።
አይ የእሱ ብቻ ነው fail ያደረገው እና
ሰላሳው አይ የሳንቲም ፔ ብቻ እሺ መቼ ነው የሚገባ ታዲያ? እሺ ብሩ እ፣ አሁን እየላክንላቸው ነው ሴል ሰርተን እየላክንላቸው ነው ትንሽ ጠ- እሺ አምስት ቀን ሞልቶኛል። እባክህ በፈጠራችሁ እሺ ምንም አባቴ አይደለም።
እሺ እሺ እሺ ምን እሺ